ጤና ይስጥልኝ።
ጤና ይስጥልኝ።
ባንክ ያለበት high roof ፈልጌ ነበር።
ባንክ ያለበት ሰው ከባንክ ጋር የምናያይዘው ነው እንጂ ባንክ ያለበት የለንም።
አዎ፣ ከባንክ እኮ የሚያያዝ ማለት ነው። እስከ ስንት ነው?
አ- የሚያያዝ ይኖረናል።
አ፣ ለምሳሌ አይ ባንክ ላይ ብዙ ብያዝበት፣
አ፣ ብዙ የሚያዝበት አሁን ላይ የለንም። አዎ።
አ፣ ስለዚህ ሌላ ጊዜ መደውላለሁ።
አዎ ሌላ ጊዜ ደውሉልን። ቴሌግራም page ኣችንን join ያድርጉትና እዛ ላይ post ስለምናደርግ ማግኘት ይችላሉ።
እሺ፣ እዛ ላይ እያ- ይለቀ-